ሄሎ ሄሎ ሄሎ አ አባ የት አካባቢ ነው የምትኖረው?
እኔ እህ እጅጋ ጅጅጋ ነህ?
አዎ እሺ የኛ shop አለ አይደለ? እዛ ጅጅጋ?
አው ዝግ ነው አሁን ግን አዎ አሁን ዝግ ሊሆን ይችላል። አዎ ምናልባት እ፣ ትንሽ ጠብቃቸውና ከገቡ ማለት ነው እዛ ሄደህ አሃ።
ማውጣት ከገቡ እዛ ሄደህ አዎ።
ማውጣት ትችላለህ። እሺ ክፍት ነው። ቆይ ለሱ ስጣል ናገር በቃ እሺ እሺ እሺ እንትን በ- በአራት ቀን ምናምን አድርጌው መጣ።
ሄሎ ሄሎ
አይ እማ ሰላም ነው? ሄሎ ሄሎ ሄሎ